ጤና ይስጥልኝ ቻፓ።
እሺ ገንዘብ አስተላልፌ አልገባልኝም።
ወደ ምን ባንክ ነው ያስተላለፉት?
በቴሌ ብር።
አሁን የደወሉበት ነው?
አዎ አዎ
መቼ ነው ቀኑ?
አሁን ቅርብ ሰዓት
ከምን ቤቲንግ ከምን ያደረጉት?
ከአራዳ
እሺ ከአራዳ ወደ እኛ አልተላለፈም። እሺ ያናግሯቸው።
ማ- እነሱን ነው የማናገረው።
አዎ ግን እነሱ እንትን ነው።
ሰጥ- ኮድ ሰጥተውኝ ነበረ።
አዎ እኮ ግን ወደ እኛ የተላለፈበት ስላልተላከ
okay
ያናግሯቸው እነሱ